ጤና ይስጥልኝ። ሪፖርት ነው ባኮ የሚረዳው።
ሌላው ሰላም ነው።
እግዚአብሔር ይመስገን።
ሁሉ ስፖርት ላይ እንትን ይጫወት ነበር። ባላንሱን ቀንሶብኝ
ባላንሱን ቀንሶብኝ
አምስት ሺህ ስልሳ ምናምን ብር ነበረኝ። አሁን ሳየው ሶስት ሺህ አንድ መቶ ምናምን ብር ሆኖ አገኘሁት ማለት ነው።
ዊዝድሮ አድርገው ነበር
ዊዝድሮ አላረኩም።
እኮ ጥያቄዎትን የቀናበሰቡትን ገንዘብ ስልኮትን እና ሁሉንም ነገር ቴሌግራም ላይ ላኩልን እናስተላልፍለታለን። የቀነሰብህ ምን ያክል ገንዘብ እንደቀነሰቦት ስልኮትን ቴሌግራም ላይ ጽፎ ይላኩልን።
እሺ፣ ሁሉ ስፖርት ማለት ነው።
ቁጥር ያዙ የእኛን ቴሌግራም
እሺ፣ ዜሮ ዘጠኝ ሰባ ስምንት
bye ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት